ጤና ይስጥልኝ። አሪፍ ብሄር እንዴት ነኝ እባክዎ? ጤና ይስጥልኝ።
ጤናል እንጤናል እንትን ስቴትመንት ላክልኝ ብለሽ ነበረ። ስቴትመንት ምልክልሽ ሙሉ ስቴትመንት ነው ወይስ ሙሉ ስቴትመንት ነው ያወጣሁት? ከእጁን ብሩ ከተያዘበት ቀን ጀምሮ ጀምሮ ማለት ነው። ሶ እንደዛ ላድርገው ወይንስ እንትን ምልክት ምልክት ያልኩ ላክልሽ? እዮብ ነኝ።
እዮብ እሺ፣ ደንበኛችን ምንድን ነው ያለው?
statement ላክልኝ ብለሽኝ ነበረ እና ያሰጠሁትኝ እሺ፣ ከ June ስንት ጀምሮ
ብሩ ከተያዘበት ጀምሮ ደንበኛችን ያለውን እስከ መጨረሻ እስከ መቼ መሰለሽ?
እሺ፣ እስከ መጨረሻው እስከ አስራ ስምንት June አስራ ስምንት ድረስ ነው እና እንዳላክልሽ ወይስ ብሩን የተያዘበት የተያዘበትን tick tick tick እያልኩ ላክልሽ?
ይቻላል ደንበኛችን። ብሩ የተያዘበትን ነው እኛ የምንፈልገው።
ስለዚህ ምልክት ያንን- ምልክት እያልኩ ላክልሽ?
ይቻላል ደንበኛችን፣ እኛ እናረጋግጥልዎታለን። ወደ ቴሌግራም አካውንታችን ይላኩልን።
አዎ እሺ እሺ፣ እናመሰግናለን።
እሺ መልካም ምሽት ይሆንልዎት።
እሺ